ሀያ ስምንት ቤት ነው የደወልኩ ነበር። አባቷ ደግሞ ጀነራል ነው። ጀነራል brother የ
ሄላ ሄሎ፣ ጤና ይስጥልኝ።
አብሮ ያስጠለን።
ከ ChipChip ነው የደወልኩሎት።
እሺ እ፣ ከሴልሶቹ ለእኛ ነግረውን ነበረ። product ጎሎቦት ነው ወይስ ያልመጣ እቃ አሉት?
ያልመጣ እቃ አለ። ኪሎም የመጣው ዘጠኝ ኪሎ ነው። ሽንኩርቱ አስር ኪሎ ነበር ያዘዝኩት ዘጠኝ ነው። እኔ እኔ ያልመጣውን እንድታምነኝ የለም።
ምን አሉኝ? ሄሎ፣
ያዘዝኩት ነበር ነገ ሁሉም ይመጣል ብላለች፣ ይዛዋለች።
Okay። እ፣ ተረክበዋል ሽንኩርቱን?
ሽንኩርቱ አመጣችውና አስር ኪሎ ነው አለችኝ። ስመዝነው ዘጠኝ ነው የሆነው።
Okay። ሲመዘን ዘጠኝ ነው። ማን ነበር ያመጣሉት?
እኔ እንጃ ማን እንዳመጣ አላቅም፣ አልነበርኩም። አራግፎት ነው የሄዱት። ከለምለም ምግብ ቤት ጋር አራግፎት ነበር የሄዱት።
Okay እሺ። እሺ፣ ስለዚህ እርስዎ ቢቀበሉ ጥሩ ነበር። እሺ፣ ያልመጣ product ኦች ምንድን ነው?
ያልመጣው አ፣ እንትን ጥቅልል ጎመን አስራ አምስት የእንዬና እኔ ነን ለእሱ አምስት ለእኔ አስር ካሮት ለእሱ አምስት ለእኔ አስር አዎ ቀይ ስር እ፣ ለእሷ ስድስት ለእኔ ስድስት Okay።
እና ልክ ነው።
አ፣ ሳ- አልመጣም። እ?
እነዚህ እነዚህ አንድ ላይ ይመጣሉ። ነገ ሁሉም እ፣ በአንድ- ድንችም የእሷ አምስት አልመጣላትም። አምስት ድንች ይቀራታል።
አምስት አምስት ድንች።
ድንች የእሷ አ፣ የእኔ አልመ- ድንች መጥቷል። የእሷ ደግሞ አልመጣም።
Okay የእንዬ በሚል ነው።
እንዬ የሚል አምስት ድንችም አላት። አዎ።
አ በቃ የሁላችሁም ነገ ነው የሚደርሳችሁ፣ ይመጣላችኋል። እዚህ ጋር እያየሁት ነው። delivery date ቱ ነገ ነው። ነገ ሁሉም ይመጣል።
ይምጣ። አይ ችግር የለውም። ነገ ራሴ ቆሜ ይቀበላለሁ እና ስንት ሰዓት ነው የሚመጣው?
እ፣ የሚደርሱበትን ሰዓት ግን አላውቅም። ግን በዚህ ስልክ ይደውሉልንና እ፣ የሹፌሩን ስልክ ሰተኖት የት እንደደረሰ ይጠይቁታል። እየደውለውለት አይሻልም እንደዛ?
ችግር በቃ እንትን ስትሉ ደውሉ። አዎ ሽንኩርቱ አዎ፣ ሀያ እንትን ዘጠኝ ኪሎ ከሀያ ግራም ነው የሆነው።
በቃ እሺ፣ እሱን እስቲ እናስተካክላለን። እ፣ የዚህ ግን አሁን ነገ እ፣ ሙሉ ቀን ቆሞ ከሚጠብቁ ይደውሉልንና ነገ ስልክ እንሰጦታለን። የሹፌሩን እኛ ከዚህ ማለት ነው በቃ ይደውሉልን።
ነገ ራሴ ልደውል እኔ።
አዎ ደውሉልንና ስልክ ይጠይቁ እንሰጦታለን። ከዛ
በቃ እሺ።
እሺ መልካም ቀን።